Era assim.
ምንልርዳው?
ይሰማል?
አዎ ደረስ
አብሮ ይችልን ምንልርዳው?
እሺ፣ እንትን የሆነ ማ- ማታ ምንድን ማታው የሆነ ብር እንትን ቴሌብር ጋር ወጥ- ወጥቼ እ?
ማታው ቴሌብር ሌሊት ኦኬ ወደ ቴሌብሩ ልትልክ አ- አይ ሊወ- ሊ- ላስወጣ ነው ሊወጣው እሺ
አካውንቱ ደግሞ የለም ቴሌብር ውስጥ ነበር የለም ግን ብር ወጣ።
እሺ በዚህ እንትን ነው የላከው አ ይሄ በዚህ ስልክ ነው።
በዚህ ልክ ነው እሺ አ
እንትን ልበልብሽ
አ
ትላንትና ማታ አንዱ መቀቁት ሄሎ እንግዲህ ነው ይሰማል።
እ፣ ስንት ብር ነበረ?
ሁለት ሺህ ነው።
ሁለት ሺህ ብር አ
ያው መጠበቅ ነው። እሺ እንትን እጅ ሲስተም ላይ ችግር ስላለ ነው ይገባልሃል ሲስተሙ ችግር ነው። ሁሉ ጊዜ ስለደወል ሲስተም ችግር ነው ያለ ዛሬ ነው።
እ እስከ ጠዋት ልጠበቅ ነበረ። ስለደወል ሲስተም ችግር ነው፣ ሲስተም ችግር ነው ይላል።
እኮ እናስታ- እናሳውቅልሃለን አሁን ይገባልሃል።
እሺ እሺ። ሸበሉ ቢያ ሸበሉ ቢያ ሸበሉ ቢያ